hello hello ቤተልሔም፣
hello hello ቤተልሔም ይሰማል?
ይሰማኛል።
ወደ vehicle manufacturing ላይ አመልክተሽ ነበር በ accounting።
ወደ አአ አዎ አመልክተሽ ነበር እና ነገ ፈተና አላችሁ ከስምንት ሰዓት እስከ ዘጠኝ ሰዓት okay፣ የት አካባቢ ነው?
እ፣ ለቡ መብራት ኃይል ካሲማ ቤተክርስቲያን ፊት ለፊት
okay፣ እሺ፣ ነገ ከስምንት ሰዓት እስከ ዘጠኝ ሰዓት እንዳትመጪ አለሽ አይደል?
እሺ፣ አዎ፣ እንዳትቀሪ።
እሺ።
እሺ፣ እናመሰግናለን።